call center ኡን ብርታዎች
አነጋገር
hello፣
hello አቤት ምን ልርዳዎት?
እ ትኬት ቆርጬ ነበር። አሁን ትኬት ህፃንና እናት የሆነ አንድ ላይ ቆርጬ payment መፈጸም ላይ ስል እኔ ብልጡ process እያለ አስቸገረኝ።
ከዚህ ነው ትኬቱን የቆረጡት እኛ ጋር ደውለው?
አይደለም እኔ በኦንላይን ነው የቆረ- ለመቆረጥ የሞከሩት ከባህር ከባህር ዳር ወደዚህ ለመምጣት ነው።
እሺ፣ ስለዚህ የምዝገባ ኮዱ active እንዲደረግሎት እኛ ከኛ ጋር ስለቆ ስላልቆረጡኝ active ማድረግ ስለማንችል Ethiopian Airlines ደውለው active ያስደርጉ።
እንዴት ነው የምናገኛቸው? እንዴት ነው እነሱ የምናገኛቸው?
ስልሳ ሰባት ሰማንያ ሰባት
ስልሳ ሰባት ሰማንያ ሰባት አዎ